ዋሽንግተን የህክምና ማዕከል ሰላም ዋሽንግተን ሆስፒታል ነው። አቤት
hello፣
አቤት ዋሽንግተን ሆስፒታል ነው የደወሉት። ምን ልርዳዎት?
ከምኒልክ ሆስፒታል ምንድን እሺ
CT scan with contrast brain ፈልጌ ነበር።
አለ ሁለት ሺህ ሰባት መቶ ብር ዊዝ ኮንትራስት
እሺ አራት ሺህ ዘጠኝ መቶ ብር ይጨምራል። እንደዛ ከሆነ ንገሪውና በቃ አምቡላንስ ያስፈልገዋል patient።
እሺ ብሩን ንገሪው። ከዛ ነው
ሰባት ሺህ ስድስት መቶ ብር እ ሰባት ሺህ ስድስት መቶ አዎ
እ? አሁን ነው የሚመጡት። hello hello አቤት
እኮ እንድትመጡልን ነው፣ ችግር የለውም።
እንምጣላችሁ
ምኒልክ emergency።
ስልክ ቁጥራችሁ ይሄ ነው።
አዎ በዚህ በቃ ስልክ ቁጥራችሁን አስተላልፋለሁ። ሲመጡ ይደውላሉ።
ድጋሚ በደወሉ እዛው አስመራ ተቀጠለሽ አብራኝ የነበረችው አዲስ